ጤና ይስጥልኝ አሪፍ ነኝ ማለት ነው እባክዎ ምን ልርዳዎት
አሪፍ እንትን ብር withdraw አድርጌ withdraw እና deposit ኡ አሁን በ- ችግር አለው
ምን አሉኝ withdraw እና deposit አልገባለሁትም አዎ ጃምቦ ቤት ላይ አድርጌ እህ።
withdraw እኔ withdraw ነው ያደረኩት። ሌላ ሰው ደግሞ deposit አድርግ ነው መንገድ ላይ የቀረብኝ እያለ ነው። እንትን system ኡ እንትን ከተበላሸ ምናምን information ካለ